hello हाँ जी
hello እ- አቤት አቤት።
እሺ ሰላም ነው እንዴት ነህ ከቤት ቤት ነበር የምደውለው አባቴ እሺ
እሺ እ፣ ቅድም transaction ነበረ አይደል deposit ያደረከው
አዎ ሀምሳ ብር ማለት ነው ቴሌግራም ላይ አዎ።
እያወራኝ ነበረ
አዎ እሺ ከቻፓዎች እ፣ መረጃ ስለሰጡን ነበረ መልሼ የደወልኩልህና እ፣
ወደ ቤት ቤት account አልነበረም ያስገባው ቁጥር ተሳስተሃል መሰለኝ deposit ስታደርግ ማለት ነው እ፣ ቁጥር ተሳስተህ ወደ ሌላ account ቁጥር ነው ያስገባኸው ለዛ ነው በቃ ያልገባል እሺ እንጂ እነሱ አይ አስገብተው ነበር approve አድርገናል ብለውኝ አሁን አሳውቀውኝ ነበር እና
አይ ችግር የለም በቃ normal ነው። ሰው- እሺ ለሌላ ጊዜ ቁጥሩን አስተካክለህ ለመጻፍ ሞክር እሺ እሺ እናመሰግናለን እሺ መልካም ቀን ችግር የለም መልካም ነው።
እሺ